Hello ተቋረጠ ሙላሽ እኮ ግራ ገባኝ። ሰኔ አዎ ተቋረጠ በማለት እኔ የምልህ ይሄ ወይ?
በዚህ በሀያ ቤቱ ስልክ ቴሌብር account የለህም እንዴ?
ቴሌብር account አ አለኝ ግን አልጠቀመውም።
አትጠቀመውም?
አዎ ያው በቃ በቻፓ ወደ ንግድ ባንክ ነው መሰለኝ የላከው አይደለ?
አዎ እ በቃ confirm ላድርገው፣ ግን ትንሽ ሊቆይብህ ይችላል። እሺ ቻፓ ይ- ትንሽ ይቆይ አድራሻ ይቆይ ስለበዛ እ?
ትንሽ እኮ ዛሬ ይገባልኛል አይደል?
አዎ ይገባል ብዬ አስባለሁ።
አረ እንደዚህ ካልሆነ ይቆያል፣ ከአንድ ቀን በላይ ይቆያል።
እናስታውቃቸዋለን። ሰሞኑን ትንሽ transaction በዝቶባቸዋል። ለዛ ብዬ እኮ ነው። active አይደለም Okay።
እንዴ ቴሌብሩ ነው ወይስ credit?
No no ቴሌብር እንትን አለብኝ፣ በእናትሽ credit አለበት።
ኃይለኛ ዕዳ አለብኝ። አዎ
በቃ እሺ።
ይመስልኛል ወደ ሶ- አስራ ምናምን ሺህ አለብኝ።
በዚህ confirm ላድርገውና ለነሱ ብናሳውቃቸው እኔ የምልሽ ወደ ሌላ ግን ለምን ለምን ተዋችሁት? አሁን ወደ ሌላ ቴሌብር ማድረግ ይችል ነበረ፣ ግን እንዲህ አለኝ።
አዎ፣ እንትን አለ ተከልክሏል። በቃ በጣም ሰው እየተ- እየተሰረቀ ምናምን አስቸገሩ ነው።
አዎ በጣም ብዙ ነገር አሻሽላችኋል፣ ደስ ይላል።
አዎ፣ በቃ በቃ አንተን ትንሽ ጠብቀውና ልጠብቃ- አዎ ካልሆነ ወይ ለነሱ እየደወልን እናሳውቃቸዋለን ከዘገየብክ።
እሺ ዲቦራ thank በጣም እሺ፣ አመሰግናለሁ። መልካም ቀን ይሁንልህ።